ሄሎ
አቤት ሰላም ጤና ይስጥልኝ።
አውረጅልን የአየር ሰዓት እሳቤ ለምን ሳይሆን ያሳብስ
ምን አለ?
የአየር ሰዓቱን እም
ሂሳቡን አይጨምሩልኝም
አልገባም እንጂ
ሳገኝ አይጨምሩ ትንሽ ጨምር አድርጉኝ
እ፣ አልገባለሁትም
እየገባ ነው
እኮ ገብቶለታል። ከሆነ ይጠቀሙበት
ከአምስት ብር በላይ አታርጉልኝም
እም
ከአምስት ብር በላይ
እንደ እድል ነዋ። ሲጫወቱ ያገኛሉ። ይጫወቱዋ።
ደግሞ አሁን ስሞክር ለአሁን አልተሳካም እያለ እምቢ አለኝ አዎ፣ እንደ እድል ስለሆነ ዘ- በተደጋጋሚ ሲሞክሩ ነው የሚገኘው።
የሚገኘው አዎ፣ ይሞክሩ። ሰው ዝም ብለው ትኬት ካለው መጫወት ነው።
እሺ ቲኬቱ ላይ ሳይጨምሩልኝ እ?
ትኬት ደንበኛ ሲሆኑ በየቀኑ ይሰጡታል። ሁለት ሁለት
እሺ